ጤና ይስጥልኝ ሻፖ።
ሄሎ
አቤት አብ- አብሮ ይስጥልን። እንትን ከቼዝ ቤት ቪዝዶ ሳረግ እንትን ተለብር ሳንቲም ፌል እያለ አስቸገረኝ። ሳምንቱ ነው።
ምን ሜሴጅ እያለ
ከቼዝ ቤት ቪዝዶ ሳረግ
እሺ
አሁን ሳምንት ሆኗል። ፌል ይላል፣ ትራንዛክሽን ፌል ይላል።
ኦኬ ወደ ጌቢንጎት እየተመለሰ አይደለም
አዎ አዎ፣ እየወጣ አይደለም፣ ወደ ፓይ ሳንቲም እየገባ አይደለም እንጂ ይመለሳል ወደ account ኦት አይደለ እ ያው account ላይ ነው። አዎ ከዛ አይወጣም። transaction failed ብሎ እምቢ ይላል ቼስ ቤትን ይጠይቋቸው እሺ እ
ቼስ ቤትን ይጠይቋቸው
okay እሺ።